ጤና ይስጥልኝ። ሁሉ ስፖርት ረባኮ የምንረዳው
እነግልን ሁሉ ስፖርት ፓስዋርድ ረስቼ ኦቲፒ አልገባለኝ።
ኦቲፒ ያልገባለኝ አዎ አይመጣም። በቃ ከትናንት ጀምሬ እስካሁን እየሞከርኩ ነው። ከቬሪፊኬሽን ኤክስፓየር እስከሚሆን ያው እየጠበቅ ያው ኮዱ አይገባም። በቃ ጭራሽ
እየተሰራበት ነው። ይስተካከላል። በትዕግስት ይጠብቁ። እየተሰራበት ነው። በትዕግስት ይጠብቁ።
አሀ፣ ዛሬ ይደርሳል።
እሱን እርግጠኛ አይደለንም፣ ግን ይስተካከላል።
እኮ አዎ ብርም ነበረ ባለፈው ደውዬ ይገባልሃል ተብዬ ነበር። እስካሁን አልገባም። አራት ቀን ያው ቆይቶ አዎ፣ እስከሚስተካከል በትዕግስት ይጠብቁ ደንበኛችን።
እስቲ ግን ያው ብዙ እንትን አይደለም ይሄ በቃ ሳትፋክተር አይደለም። ምንም ልንተው ካልሆነ እየሰራልን አይደለም።
እሺ፣ ችግሮትን አስተላልፈናል። እስከሚስተካከል በትዕግስት ይጠብቁ።
እሺ፣ እሺ።